የእስልምና እምነት ተከታዮች በሙሉ እንኳንም ለአንድ ሺ አራት መቶ በአምስተኛው የኢድ አልፈጥር በዓል በሰላም አደረሳችሁ። መልካም ጊዜ።
ሄሎ
ይችላል እንዴት ነሽ?
እግዚአብሔር ይመስገን።
እ እንትን ላይ ለቀሽ ነበረ
ምን ለቃሁት የሆነ five L ምናምን ብለሽ ለቀሽ ነበረ
five L ሁለት ሺ ስምንት
ሁለት ሶስት የሆነ ትናንት ነው ያየሁት። እንትን ላይ ለቀሹ አሁን እኮ አይቼው
five L ያለን ሁለት ሺ ሁለት እና ሁለት ሺ አራት ነው ያለን።
አ እዛ ላይ ግን የለቀሹ ሁለት ሶስት ነው የሚለው ነው ወይስ የተሰጠ ነው አባት የቆየ ይሆናል። ቤቱን follow ስላላደረግኩት የደረሱት አሁን ምን ላይ ምንድን ነው ያለሽ አሁን እጅሽ ላይ?
five L ሁለት ሺ ሁለት እና ሁለት ሺ አራት
እሺ ሁለት ሺ አራት ዋጋቸው ባልለጠፈ
ስንት
ሁለት ሺ አራት ባልለጠፈ
ያለጠፈ አ እ እሱ ምን ያህል ነው የሚባለው?
ሶስት ነጥብ ስምንት እሺ ያኛውስ
አ- አስራ ሰባት
እ ማየት ይቻላል?
ይችላሉ። መስቀ- እ ፓስተር branch አችን ላይ መተው ማየት ይችላሉ። አሁንም
በቃ እሺ፣ ዛሬ ያው ስራ እንትን ነኝ እ በቃ ወይም እደውልሻለሁ። በቃ እሺ። በዚህ ስልክ ነው የማገኘው አ- የማገኝሽ አዎ ሲመጡ ይደውሉልን። እሺ